hello hello ይሰማል ይሰማኛል።
ለኔ እየተሰማኝ ነው።
እሺ አሁንስ? አሁንም አይሰማህም?
አሁን ትንሽ ትንሽ እየተሰማኝ ነው።
እሺ ምን ነበር?
ሀያ አራት ሰማንያ ሶስት ሀያ አራት ሰማንያ ሶስት
ቅድስት ነሽ? ማን ነሽ?
ነኝ ነኝ። አዎ ነኝ።
ቅድስት ሀያ አራት ሰማንያ ሶስት ቅድም ላንቺ ያሳውቅ ነበርና አሁን ገና ጨርሻለሁ።
የቱን?
ይሄ ቅድም ይሄ ዋው በርገሩን ይሄ ስልኳ ተዘግቶ ነበር።
ማነህ?
ብሩክ ነኝ።
ቀንን ያሳውቀኸኛል ብሩክ?
አዎ አዎ ሀያ አራት ሰማንያ ሶስት ስልኳ ላላነሳ ብላኝ ቼክ አድርገሽ እንትን በል ኦንታይም ልክ ስታርት አንዴ ቆይ አንዴ አንዴ አንዴ አንዴ
እሺ እንዳትዘጋው። እም፣ ለእኔ አልነበረም ያሳወቅከው። በነገርህ ላይ ለእኔ አላሳወቅከኝም።
ለአንቺ ነው። ኧረ ቅድስት
እርግጠኛ ነህ?
አዎ አዎ እንግዲህ እዚህ ጋር የሚያሳየኝ ለእኔ እንዳልሆነ ነው።
ኧረ ለአንቺ
እም፣ እስኪ anyways እነግርልሃለሁ፣ አሳውቅልሃለሁኝ።
እሺ እሺ
ወይኔ ወይኔ ቻርጀር